ሄሎ ሄሎ፣
አ ሰላም ነው።
ሁሉ ስፖርት ነው። ምን ልርዳዎት?
እ አካውንቴ ላይ ብር ነበር እና አይቆርጥም ግን እ deposit ነው።
አዎ deposit አለኝ አ- አንድ ሺህ ብር አለው እና እ odd ሰርቼ እንትን ስል እ፣ እሺ ብር አይቆርጥም። withdraw ሳረገውም እንደገና ደግሞ እ፣ በቂ ብር የለህም ነው የሚለኝ ግን አካውንቱ ላይ አንድ ሺህ ብር አለው።
withdraw ማድረግ አይቻልም። ምክንያቱም ያስገቡትን ብር ደግሞ withdraw ማድረግ አይችሉም። ሲመድቡ ግን ምንድን ነው የሚሉት?
እ፣ የሆነ እንትን ነው in order to ምናምን እና ይሄን ያክል ነጥብ ማምጣት አለብን ምናምን የሚል ነገር ነው ግን እሺ ቦነስ ሀያ- አሉት።
ቦነስ የሚል አለው አዎ እሺ መጀመሪያ በቦነስ ነው እያጫወቱት ያለው። ለዛ ነው እንደዛ የሚሉት። በቦነሱ ለመጫወት ከአንድ ነጥብ ሰባት በላይ odd አስር ጨዋታ እና የሚመድቡት የብር መጠን ደግሞ እ፣ የሀምሳ ብር መሆን አለበት።
የአምስት ብር ብቻ ማለት ነው አዎ ሀምሳ ብር መሆን አለበት የብሩ ግን መጠን ግን ምንድን ነው አሁን እኔ በሀያ ብርም ስ- እንትን ስለው እሺ አይልም። ተመሳሳይ ነው በሀያ ብር አይደለም እኮ በቦነስ እያስመደበ ስለሆነ ነው እንደዛ የሚል። እንደዚህ አድርገህ ሞክረው።
okay፣ ወደዚህኛው ቦነሱ- በቦነስ ሳይሆን ቦነሱ ወደዚህኛው ካላለቀ ለማድረግ ወደዛ ያመጣሉትም።
እንዴት? ስለዚህ ቦነሱን ለመጨረስ እንዴት ላድርግ?
ያው እንዳረኩት እንዳልኩት ያድርጉና ይጫወቱ።
በሀምሳ ብር
ከአንድ ነጥብ ሰባት በላይ odd አስር በላይ okay።
ጨዋታ አድርገው ይመድቡ።
ከዛ ቦነሱ ሲያልቅ ወደዚህ ይመጣል።
አዎ ቦነሱ ሲያልቅ ወደዛ ይመጣሉታል። ቦነሱ መጀመሪያ ማለቅ አለበት።
እሺ፣ ስለዚህ አንድ ነጥብ ሰባት እና ምንድን ነው ሁለተኛው? ይቅርታ።
ከአንድ ነጥብ ሰባት በላይ odd እና አስር ጨዋታ በላይ odd
እሺ፣ እሺ።